የሄድክበት መንገድ አዋራውን ቅሜ ያረፍክበት ጥላ ግንዱን ተሳልሜ ሞትኩ ለአንተ ልጅ በአንድ ቀን ታምሜ ምን ያለው አሞራ ግንዱን ታቅፎታል ከሚወዱት ጋር ማን ሲኖር አይዶት ዛም ዛም አትበል እንደ ቆዳ ገድጋች አጥብቆት ያዙት ይበቃል አንድ ወዳች ባልሽን ሰር እንጂ በጭራ ገመድ እኔ ተንጉሳ ሀገሬ ታባሽ ልሂድ ተወደድከኝማ ተወደድከኝማ ታንጀት ተመጣ እኔ ቤት ልግባ ሚስትን አስወጣ ወየ ወየ ኧረ ባሌ ባሌ የልጅነቴን መውደድ እንደ ዳይት ያስተማረኝ ነው ሲጠይቁልኝ መቼ ነው ቅዳሜ የተጠነሰሰው ደምና ደሜ ሸፓኝ እንደጠጣ ሸፓኝ እንደጠጣ ውስኪ እንደደገመ በውሃ ስክሬ ወዳጄን ሰደድኩት ክፉ ተናግሬ የእኔ በሽታዬ ድርብ አይወድልኝ እባክህ አንተ ልጅ ሚስትን ፍታልኝ ናና ለእኔ ማን አባቱ ያዘኛል ምን የጎበረበት በገዛ ትዳሬ ውሃ ብሞላበት እኔው በገዛ እጄ ለፍቅር ሟች ብሆን አጠፋይ ትቀጣ የሚለኝ ማን ይሆን ተወን ተውኩ ረሳሁ እርሳኝ እንደደረቀ ፍጀት እየጣልካት ታንሳኝ አስለምዶ የነበረ ማታ ጨዋታ እያንጎራጎረ ክራር እየመታ የአንተ ፍቅር ገላ ወደ አንተ ፍቅር ተኮሶ ባሰሳ ያስቀምጠኝ ጀመር ሌሊት እያስነሳ ከሱ ተተለየው ይሄ ነው ስራዬ እንደ ገደል ውሃ ይፈሳል እንባዬ ግባ ላሳይህ እርቅናዬን ቆሜ ራቁቴን ቆሜ ምን አከላታለይ ታንቴ ተለየ ታንቴ ተለየ እስካሁን ድረስ ወንድ ሴት መሰለኝ ረጋይ ድረስ ተው አይሆንም ስልህ ይሆናል ብለኝ ግራ ግባህ ግራ እንዳገባህ አንተ አታውቅም ሹልክ ያለ ኑሮ ድብቅ ያለ ኑሮ ክትት ያለ ኑሮ ማን ያወጣል ተወደ መርምሮ ዋናው ቃለው ብዬ ገብቼ ሶዶሬ ዋናው ቃለው ብዬ ገብቼ ላንጋና ዋናው ቃለው ብዬ ገብቼ ባህር ምን ትበል እናቴ ቀልጬ ስቀር ያስመራመረባት ስሙን ማን ይሉታል አይን የወደደውን ልብ ይመለከታል ኧረ እናንተ እየተወዶ ተሙቷል ማን አባቱ ያዘኛል ምን የጎበረበት እኔ ለፍቅር ሟች ብሆን አጠፋይ ትቀጣ የሚለኝ ማን ይሆን? ስላሙን ታማራ አደባልቄው ዛሬም ደስ ይበለኝ ኋላም ቄስፍታው እስላም አረደ ክርስቲያን አረደ ጨጓራና ጉበት ያም ስጋም ስጋ በላሁ ምን አለበት በገብስማ ዶሮ በቆቅማ ዶሮ ቦግጅማ በቡርዬ ዶሮ በቆቅማ ዶሮ እየተመሃኘ የኔ በሽታ ሰው ሆኖ ተገኘ። የተንጦለጦለች እንደ እንጦጦ ንፋስ እኔ ሰው ነች ብዬ መከተሌ ባስ አንቺ መድኃኒተኛ ስራ ስር ነቃይ የወትሮውን ልቤንን ያጣሁት ወይ ወዴት ነው የምትሄደው ሬሳ ዘርግተህ እኔን ማጣጠቡን መገነዙን ትተህ ታምሜ ታምሜ ሲጠናብኝ ያሳ ሽማግሌ አቀበት ይዋኛል አትከፋ ወደ ሆይ በልጥ ይገኛል ያንን ማዶ ጋራ ያ ማዶ ጋርዶታል እሱ እንደኔ እንደሆነ አይድንም ይሞታል ወዘብዘብ ያለ ነግራራ ጥር እኔ ለጅል ፍቅርን ብዛም አልጥር አባይ ወዲያ ማዶ ትዝ የምትለኝ እንድመጣ ነው ወይ አዞ እንድትበላኝ እኔ ለአንተ ፍቅር አልግመነመን አትሰበር እንጂ ወድቀህና ተማን ይሄ ግርግሩ ይሄ ግርግሩ አሁን ለእኔ ነው ወይ ሀብታሙ ድማ ድሃ ይዋገጥም ነው? ያው ረሳው እርሳኝ እንደ ደረቀ ጠጅ እየጣልካታን